ሄሎ ሄሎ
hello፣ ሰላም፣ እንዴት አረፈድክ?
እግዚአብሔር ይመስገን።
የራጂብ ስልክ ነው?
አዎ ባለቤቷ
ኦ እሺ። ከ Smart for Kids ነበር የምደውለው።
ኬት Smart for Kids ፌስቡክ ላይ ስልኳን አስቀምጣ ነበረ።
ድምፅሽ አልሰማም እናቴ።
Smart for Kids ነበር የምደውለው። ፌስቡክ ላይ እሺ።
ስልኳን አስቀምጣ ነበረ።
እሺ
ተጨማሪ መረጃ እንደምትፈልግ እ፣ ልካልን ነበር።
አ
ያለውን መረጃ ልንገርህ።
ተ- text ላድርግልሽና ለራሷ አደውይላትም
እሺ ስልኳን ስጠኝ።
በደንብ information ኡን እንትን እንድትያት።
እሺ ያው የሁለታችን ጉዳይ ነው ብዬ ነው። ንገረኝና ልደውል።
እሺ እሺ
ልጠብቅህ